አለብኝ ቃል ኪዳኔን ከግስት ቤት ምን ልርዳው?
ይቅርታ ሌላ ሰው የመለሰልኝ አሁን
እሺ እና- ማን ነበር ያወሩት?
እኔ እንጃ አላውቅም ብቻ
እሺ ምን ነበር አለችኝ። ከሰራ ከሰራ መልሰህ ደውል አለችኝ።
ምን አሉኝ?
እ፣ የአካውንቱ ከሰራ መልሰህ ደውልልኝ አለች።
እሺ አንዴ መስመር ላይ ይጠብቁኝ።
hello
hello አቤት፣
message ኡ መጣልኝ ሰራ አሁን ሰራ አሁን ገባ።
አዎ፣ አዎ።
አዎ አሁን ብቻ ትገባና ማን ነበር ታደርጋለህ።
ማን ነበር በይሄን ስልክ ማን እየተጫወተ እንዴ?
እንደሆነ አይታወቅም። በአንተ ቁጥር ነው የተመዘ- ተ- ተመዝግቦ እየተጫወተ ነበረ
okay በቃ እሺ እና እናመሰግናለን።
ከዚህ በኋላ access ማድረግ አይችልም። ግባና profile ላይ እም።
change password የምትላለች እሱ ጋር ገ- አዲስ ከ- password ተላክልኝ።
አዲስ password ተላከልህ፣ ግን እሱ temporary ነው። አሁን ትንሽ ቆይተ okay okay መልሰህ change ታስገባ change ይሰራል።
ላድርገው።
አዎ profile ላይ ግባና change አድርገው። current የሚለው ላይ አሁን የተላከልን አስገብተህ የራስን አዲስ password ስጠው።
እሺ password ን እናመሰግናለን።
ደግሞ ለማንም አታሳይ። እሺ፣ እሺ መልካም እናመሰግናለን።
ምሽት። እሺ።
እሺ።